ይስጥልኝ ደህና አደራችሁ hello
አቤት ይሰማኛል
ምንድን ዝም ብላችሁ ቆራረጠ ቆራረጠ
ቀላል
አሁንስ ይሰማል እኛ አሁን ጋር በ- okay አሁን በደንብ ይሰማል እሺ
ሁሉ ስፖርት pattern ጠፍቶ ነበረ
forget password ስትለው OTP አይልክም አይልክም አዎ ቆየ ሳምንት ሆነ
okay እሺ ሰሞኑን እያስተካከለን ስለሆነ ነው OTP ይልክሎታል ዛሬ ወይ ነገ
እሺ ሞክር ደጋግሜ ማለት ነው አዎ አዎ
እሺ